ቤቶች ናቸው።
አዎ
አረ አሁን ይኸውልሽ የሆነች ትንሽ ብር አስገብቼበት ምንም አየር ላይ በቃ ይኸው system ኡ እስካሁን ስንት ብር ነው?
መቶ ብር ነች እማዬ።
እሺ ቆይ check ላድርግልህ። አንዴ ስልክህን ትነግረኛለህ?
ሰላሳ ሁለት ቆይ አንዴ ዜሮ ዘጠኝ ሰላሳ ሁለት
ስልሳ እሺ
ሀያ ሶስት ዜሮ ሰባት
ዛሬ ነው አይደል?
አሁን አሁን አስራ አስራ ሁለት ከሀያ አምስት ላይ ነው የተቆረጠው የሚለው እዚህ ላይ ግን ምንም አልገባም እስካሁን።
እህ እሺ አንዴ ጠብቀኝ ትላለሽ።
Babi dura sedendet satu fredi kaba kana boda? Eh?
አሁን ገብቷል። እሺ አባት ቼክ አድርገው።
አየ አየ ማየ እናመሰግናለን። ግን ሲስተማችሁ ቫይረስ ሳይገባ አይቀርም። በጣም እየቆየ ነው። በዚህ አካውንት ብቻ ሳይሆን አይቀርም። እ?
ይስተካከላል።
ሰሞኑን ቢዚ ይስተካከላል።
ሆነዋል።
እሺ ይስተካከላል። እሺ አባት እሺ፣ ከምሽ እሺ። ሱቄ አንድ ቦታ ላይ